hello ጤና ይስጥልኝ።
hello ጤና ይስጥልኝ። ሰላም ዋልሽ?
እግዚአብሔር ይመስገን።
እ፣ እንትን ላማክርሽ ነበረ እንትን እዚህ እ፣ betting ጋር እህ፣ ቤሲ ቤት እ፣ አልፎ የወር የሁለት ወር እየቆረጡ ሳያዩ እንትን እየቆረጡ ተቸገርኩና እንትን cancel ማድረግ ያለው አይደል እዚህ ጋር
እም፣ የለማ?
cancel ማድረግ አይቻልም። አዎ ትኬቱ አምስት ከአምስት ደቂቃ ባለው ሰዓት ነው cancel ማድረግ የሚቻለው።
አምስት ደቂቃ ሳይሞላ አዎ
okay ማድረግ የቱ ጋር ነው እሱ እንደዛ በሚሆንበት ሰዓት ልትነግር ትችላለሽ እዛው እ፣ አሁን system ኡን እያየሁት ስላልሆነ እንዴት ልነግርህ እችላለሁ?
okay system ላይ አይደለሽም አዎ አዎ።
okay ጥሩ በቃ እሺ ማን ልበል እና ስሜን ግን?
እ፣ ጆሲ ነኝ እሺ እሺ ጆስ አዘዞ እሺ እና ለማን ጋር አልደውል እ፣ እ፣ እ፣ እና መቼ ልደውልሽ ከአንቺ ጋር system ጋር መቼ የምትሆኝው okay ወይስ ቀን- system ይሆናል እዛው ቢሮ እናንተ ጋር አንዴ ጠብቀኝ እስቲ ቀን እሺ እሺ
hello
ወይማ እ፣ sport coupon ላይ ስከ- ከፍተህ ስገባ እ፣ sport coupon የሚል አለ አይደለ? system አዎ።
ስትከፍተው አ ከዛ አለ እዛ ጋር cancel ticket የሚል
እዛ ጋር OK የ status የሚለዋል sport coupon ላይ አዎ።
OK እሺ እሺ ሞክረውና እምቢ ካለ ደውልልን። እሺ ጥሩ እሺ እሺ እሺ፣ መልካም ምሽት።
እሺ